Hello ሰላም ጤና ይስጥልን።
እንዴት ዋልሽ እማዬ?
እግዚአብሔር ይመስገን Donkey Tube ነው።
ኮርስ ለመማር ነበረ ግዴታ እኔ እዛው present መሆን አለብኝ። ኦንላይን ምናምን አይቻልም።
ምን አሉኝ?
ኦንላይን መማር አይቻልም ወይ ነው የምልሽ። እኔ እዛው መገኘት ይቻላል። ማን ልበል? ኬት ነው?
ትዕግስት ከአዲስ አበባ
ትዕግስትማ ዘውዴ
ዘውዴ እ፣ ኬት ነው የሚደውሉልን? አካባቢዎች አዲስ አበባ የት አካባቢ ተሜት?
ሰባ ሁለት
እ፣ ስልክ ቁጥሮትን ይነግሩኛል?
አስራ አንድ እሺ ሰባ አራት ሰማንያ ስድስት አርባ
እ፣ class ኡ የሚሰጠው ኦንላይንም አለ በአካልም አለ። ኦንላይን ከሆነ በሳምንት ሶስት ቀን link ይላክሎታል። በሀያ አራት ሰዓት ውስጥ በፈለጉት ሰዓት ማየት የሚችሉት ማለት ነው።
እሺ አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Google Meeting ይኖሮታል።
እሺ እ፣ credit hour ኡ ሀያ credit hour ነው። እ፣ በሳምንት እ፣ ክፍያው ሰባት መቶ ሀምሳ ነው ለአንዱ credit hour ማለት ነው። ይሄ ማለት አስራ አምስት ሺህ ግን እስከ ነገ payment የሚፈጽሙ ከሆነ ሰላሳ አራት percent discount ላይ ነው።
ሙሉ ነው የሚከፈለው አዎ ስንት ብር እ፣ በ discount ስንት አስር ሺህ በ discount አስር ሺህ ብር ያለ discount አስራ አምስት ሺህ እስከ ነገ discount አለ።
አዎ። በምንድን ነው የሚገባው ማለት ነው እ፣ አሁን ለመመዝገብ ከወሰኑ account ልክሎትና
okay እሺ እ፣ በእርግጥ አሁን አልወሰንኩም ልነጋገርና ከባለቤት ጋር እርግጠኛ ከሆንኩኝ እስከ ነገ እያሳወቅኩ።
discount ይኖራል
አዎ discount እስከ ነገ አለ አዎ ስለዚህ በዚህ በመዘገብሽ ስም እኔ ነኝ ብዬ ነገ ማስታወቅ እችላለሁ አዎ ይችላል።
እሺ ማለት አመሰግናለሁ እሺ ሰላም
ሚስ ፕሪስ ነበረች።
Mas eu não posso dar número.